ጤና ይስጥልን። Hello ቪዛ ለምንሽ ነው የባኩት? ምን አይነት የጉዞ ሄሎ መረጃ? ጤና Hello።
ይስጥልን ደንበኛ
ጤና ይስጥልኝ።
ጤና ይስጥልን ደንበኞች።
ሄሎ አቤት አይሰማም ደንበኛችን።
ይሰማል።
Okay፣ እሺ። ምን አይነት information ለመውሰድ
ምን አይነት የጉዞ መረጃ ልንገሮት ደንበኛችን?
Scholarship
የ scholarship የት ሀገር?
አሜሪካ ወይ ካናዳ እ፣ የትኛው ይቀላል? አንቺ እንደ information የምትነግር እ?
እ፣ አንዴ መስመር ላይ ጠብቁ።
እሺ እኔ መቤት እሺ